ሰማይ ከውቡ ከተማ ከሚዘረፍበት የወፍ ቅኔ ዜማ እምነት እንደ ጅረት ካረጠበው ገዬ ተመኝቼ ነበር እንዲሆን ጣዬ ወገግ ካለው ሰማይ ከውቡ ከተማ ከሚዘረፍበት የወፍ ቅኔ ዜማ